ሄሎ
ሄሎ፣ ጤና ይስጥልኝ።
ሰላም ጤና ይስጥልኝ ሰላም ነው?
አለሁኝ። ከድሮ አጋር ነበር።
እሺ። እንዴት ነው ስራ አጋርን ለመቀላቀል የሚያስፈልገው?
ምዝገባ ልላክልህ? የምዝገባ link ልላክልህ?
እሺ። በምንድን ነው የምትልኪልኝ?
SMS ስልሳ ሁለት ሀምሳ አንድ ላይ
ስልሳ ሁለት አም- በ message ማለት ነው።
አዎ
በሁሉም ቦታ ሆኖ ይቻላል እንዴ?
ሁሉም ቦታ ላይ ያለህበት ሆነህ ኢንተርኔት ባለበት አካባቢ አ፣ ኦንላይን ነው ስራ።
እሺ ስልጠና ከፈለግ ስልጠና አለ።
እሺ።
ስልጠናውን ከጨረስክ በኋላ ወደ ስራ ትገባለህ ማለት ነው።
አ፣ ከኔ ከምሰራው ስራ ጋር ምንም እንትን የሚል ነገር የለውም።
ምንም አን- ኦንላይን ነው በቃ ስ- የሽ- ስራው አንተ ብቻ ማሻሻጥ ነው ያንተ ስራ
በኢንተርኔት ብቻ ነው።
ባለህበት ሁኔታ። አዎ
እስኪ እስኪ ላኪልኝና ሊንኩን ልላክልህ?
አ፣ እሺ እሺ፣ አይ መልካም ቀን።